Hello? Hello? Hello, hello? Hello?
hello hello ይስጥልን።
አብሮ ይስጥልን።
እንትን ቴሌግራም ላይ አስቀምጣለሁ።
አቤት hello
አቤት አቤት ይሰማኛል።
ቲክቶክ ላይ ስልክህን አስቀምጠ ከ-
እሺ ከውድ ማኒፋክቸር ይበለው
እሺ
እ፣ መረጃ ፈለክ ነው ወይስ አዎ መ- መረጃ ፈልጌ ነበር።
መረጃ?
አዎ
ሄሎ እሺ፣ አሁን አቤት።
የምናቀርበው ኤስዋን እና ኤስ እሺ፣ አሁን ያለን ባጃጅ ኤስዋን እና ኤስ ስትሆን በእርግጥ ኤስ አለ
እህ፣ ከወር በኋላ ነው የምትለው ቀጠሮ ሲልክ ማለት እሺ ነው። ከቢሾፍቱ ነው አይደለ?
እሺ። አዎ ትንሽ
ስምን ማን አዎ ልበል?
ይሰማኛል ይሰማኛል።
እሺ ስምን ማን ልበል?
ኤርሚያስ ይባላል።
እሺ እሺ እ፣ አሁን ሁለቱን እ፣ ልነትን ልንገርክ። S one hello
ይሰማል ይሰማል ይሰማል። እሺ S one እየሰማሁህ ማለት ነው። ቀጥ ቶታውን ጭን ማለት ነው።
እሺ S ደግሞ ቪዲዮን አይተዋል
እሺ አይቼዋለሁ።
አይተዋል። እሺ ልዩነቱ እሱ ነው። እ፣ ከዛ ሁለቱም የተሰሩ በ lithium iron phosphate ነው። በቤት ውስጥ ቻርጅ ማድረግ ይቻላል።
እሺ
እና አሁን fast charger ም እየገጠምን ነው። ከዛ እ፣ አሁን በቤት ውስጥ ስናደርግ ከስድስት ሰዓት እስከ ሰባት ሰዓት ነው ቻርጅ የምናደርገው። እስከ መቶ ኪሎ ሜትር ድረስ ይጓዛል።
እሺ
እ፣ ከሌሎች ባጃጅ አባ- ደግሞ ለምን ያክል ጊዜ ያገለግላል?
እሺ እ፣ በቃ እስከ እስከ አስር ዓመት ምናምን ያገለግላል። ለሶስት ዓመት ደግሞ ዋስትና አለን ለባትሪ ማለት ነው።
እሺ
ከሌሎች መለዋወጫዎች ደግሞ አንድ ዓመት
አንድ አመት ዋስትና።
አዎ፣ አዎ ዋስትና እንሰጣለን።
እሺ አንተ የት ነው የፈለከው? ኤቷንን ነው የስቱ
ቤስቱ እንደፈለኩት እኔ ለጊዜው
የኛውን የፈለከው?
ባለትን ማለት ነው።
ኤስቱ ማለት ነው። ስለዚህ አሁን አዎ፣ አዎ።
ኤስቱ ለጊዜው ስላለቀ እስከሚገባ ድረስ ወር ምናምን ስለሚቆይ መተክት ነው እንትን ቀጠሮ ታስይዘው የትኛው የቀለቀለው ወይስ እ፣ አዳማ አዳማ ማለት እንትን ይሄ አዳማ ብራንች አላችሁ?
የትኛው አዳማም አላችሁ ብራንች? አቤት ይሰማኛል። branch አዳማም አላችሁ ወይ?
hello ምን አልከኝ?
አዳማ branch አላችሁ ወይ ነው ያልኩት።
አዋው agent አለን። የትኛው ይቀርባል? አዲስ አበባ ወይስ አዳማ? እ?
አይ አድ- አዳማ ይቀርበኛል ለኔ።
እሺ አዳማ ከቀረበክ የአዳማ agent ስልክ ስጣለሁ። ከዛ ደውለክ ታገኛቸዋለክ።
እሺ እሺ ልክ
እሺ ላኪ። አይ ተጨማሪ መረጃ ካለው እኔ በዚህ ስልክ አገኝቻለሁ።
hello እም?
ምን አልክ?
ተጨማሪ መረጃ ከፈለኩ በዚህ ስልክ ማግኘት እችላለሁ ወይ?
አዋው በዚህ ስልክ ደውልልኝ፣ እኔም እደውልልሃለሁ ምን ላይ እንደደረስክ። መልካም ቀን።
እሺ፣ መልካም ቀን።